ሰላም ጤና ይስጥልኝ። ዳግም አልፋውስ ባንክ ሰላም ጤና ይስጥልን። እንዴት ዋልሽ?
አለን ደህና።
እግዚአብሔር ይመስገን። ዊን ታባላለሁ ከዊፕላስ solution ነው የምደውልልሽ።
እሺ ድርጅታችን ዊፕላስ ሀምሳ አይነት መተግበሪያዎችን ይዞ የመጣ ሲሆን እናንተም በዚህ application ድርጅታችሁን በነፃ እንድታስተዋውቁ እንድትመዘገቡ ነበር የደወልንልሽ።
እሺ አሁን የደወልሽው እንትን ነው branch ነው።
okay head office አለ።
okay መስመር ኢንተርኔት ላይ አለ።
ብታገኙ የአስራ ሁለት ቤቱ ቁጥር በዛ ደውለሽ head office ኡ ነው ማግኘት ትችላለሽ። ኃላፊዎቹ
okay እሺ፣ አመሰግናለሁ በጣም መልካም ጊዜ።